hello hello hello
እግዚአብሔር ይመስገን አዲስ ህይወት አዎ ነኝ አ፣ እ፣ ቅድም check ተደርጓል። እሱ remaining ነው ቀሪ አለ ቀሪ ስላለ የእሱ የቀሪው ነው እንጂ ዋናው ሶስት ሺህ ሶስት ሺህ ማዝዣለሁ ነበር አይደል ያልከኝ?
ሶስት ሺ ዘጠኝ መቶ አካ- ስምንት መቶ አካባቢ ነው ያዘዝኩት ይሄኛው ይሄኛው አሁን የመጣልህ text ግን remaining አ።
ስላለ ነው የ remaining ኡ ነው እንጂ እ፣ ዋናው አይደለም።
ምን ይመ- ምን የሚሆን ነው ይሄ አሁን ቀሪ ቀሪ አለክ ከዚህ በፊት ቀሪ አለህ ማለት ነው።
አ ይሄ ቀሪ ጫጩት ከድርጅቱ ካለ ማለት ነው።
አ ስለዚህ አንድ ላይ ነው እንትን የሚልልኝ በሚቀጥለው ይሄኛው አዎ ስምንት መቶ ሀያ ስድስት ብር አ፣ ከዚህ ከድርጅቱ አለ ማለት ነው። አሁን ስለዚህ ከዚህ ከአንድ ላይ ጫጩቶቹ ያዘዝከው ሶስት ሺህ ዘጠኝ መቶ አለ አይደለ? እሱ ጋር እንዲመጣልህ መደረግ ትችላለህ ማለት ነው።
በቃ እሺ አዎ ዶክተር እሱ ነው። መልካም ጊዜ።
እሺ እሺ አመሰግናለሁ እሺ